hello hello አቤት ጤና ይስጥልኝ።
ጤና ይስጥልኝ ኢላት ነኝ ከዶክና ሪል ስቴት።
እሺ ባለፈው አውርተን ነበር አዎ፣ ካስታወስክ።
አዎ።
አንድ ቤት ገዝቼ ነበር አ እና ምን አሰብክ?
እ እ ምን አሰብክ ታዲያ?
እኮ እና እና እናየዋለንና ታዲያ ስላልተመቻችን እሺ ቀጠሮ ሊያዝልህ መቼ ትመጣለህ?
ቀጠሮ ከነገ ወዲያ ከነገ ወዲያ ሮብ ዕለት ማለት ሮብ አ።
ስንት ሰዓት?
እና ደውለሽ ግን አስታውሽኝ ችግር የለም አስታውስ። ስንት ሰዓት ላይ ይመቻል?
ከሰዓት ከሰዓት በቃ እደውልልሃለሁ።
እሺ እሺ መልካም ቀን።